ሄሎ
ሄሎ፣ ሰላም ጤና ሄሎ፣ ይስጥልኝ።
ተቋረጠብኝ። አዎ አዎ ተቋረጠ። ይቅርታ በጣም አዘው ነበር። አዎ አዎ፣ እና አጠቃላይ መጀመሪያ አራት product አዘው ነበር።
አዎ
okay በጣም ይቅርታ። አሁንም ማናጀራችን እያወራ- እያዋራሁሎት ነበር እና እንደማንሄድ ነው ያሳወቀኝ። ብሩን refund እናደርግሎታለን።
okay። ወይ ቱሉ ዲምቱ እንትን የላችሁም ከዚህ ሶ- በኋላ
ወደ ቱሉ ዲምቱ አካባቢ ያው order ከማድረጎት በፊት እኛ ጋር ደውለው check ደወልኩኝ።
ያድርጉ።
ደውዬ አድርጌ አዎ።
እስከ እሑድ ድረስ ይደርስሻል ነበር የተባልኩት።
okay በጣም ይቅርታ። አሁን ቀድሜ እያናገርኩት ደውያለሁ።
ነበር እና ቱሉ ዲምቱ አካባቢ አንሄድም ሰሞኑን እያለኝ።
ሰሞኑን ነው ወይስ already እንትን ይላችሁ አዎ፣ service ord- የላችሁ another?
order ኡም እ፣ ከሳምንት በኋላ maybe ሊቻል ይችል ይሆናል። አንዳንዴ እንደዚ አይነት ነገር ይፈጠራል እና order ኡ ደግሞ ይሄ መቆየት የለበትም ቶሎ ነው መሰራት ያለበት እና ሰሞኑን እዛ አካባቢ አንሄድም አለ።
okay እሺ፣ thank you ብሮትን refund እናደርግሎታለን። sorry።
okay፣ thank you መልካም ቀንሽ።